Hello አምቡላንስ ፈልጌ ነበር።
እሺ ከየት ነው?
ቴሌ መድኃኒዓለም ሳፋየር ሆቴል ፊት ለፊት
እሺ ቆይ አንድ ጊዜ። ከዛ ወዴት ነው የሚሄዱት?
ወደ እናንተ ወደ ዋሽንግተን።
እሺ ምንድን ነው ለመስ- ለመታየት የፈለጉት?
አይ እ፣ ተ- እዛ ተመላለሽ አካባቢ ነበሩ።
አሀ አሁን ትንሽ ድንገት ስለታመሙ ነው።
እሺ ስልክ ይሄንን ልያዘው የደወሉበትን?
አዎ፣ አዎ።
እሺ በሌላ ስልክ ይደወልሎታል።
ቶሎ በሉልኝ፣ emergency ነው።
እሺ እሺ እሺ፣ እሺ፣ እሺ።